ጤና ስፖርት ባኮ ምልደው አሁን ደውዬ ነበረ እንትን በ- ብር ድሮ አድርጌ ማለት ነው።
ቴሌግራም ላይ ላኩ ያልኩት ነው ታዲያ።
አዎ የለም እ፣ እንዴት አድርጌ ነው የምልክልሽ? ምንም አይነት የሚሰጠኝ እንትን የለው። bank transfer፣ set transfer ምናምን የሚለው more የሚለው ውስጥ ገቡና transaction history የሚል አለ።
more የሚለው ውስጥ ስገባ transaction history ውስጥ ገብተው bank transaction የሚለውን ይክፈቱትና እዛ ላይ ሁሉም ይቀመጣል።
እኮ እዛ ውስጥ እኮ ነው ያለሁት።
ከዛ ላይ ያልገባሉትን ፎቶ ያንሱና ይላኩ
እሺ፣ ባንክ ላይ ገባሁኝ።
እኮ ያልገባሉትን ፎቶ ያንሱና ይላኩ።
እሺ፣ እሺ።